hello ጤና ይስጥልኝ ፊንስቶን።
hello ጤና ይስጥልኝ።
አብሮ ይስጥልኝ።
የፍሊንትስቶን ስልክ ነው አይደለ?
አዎ ልክ ነው ፊንስቶን።
አዎ ሽያጭ ክፍል ሰው ፈልጌ አዲስ ሽያጭ አላችሁ እንዴ?
አለና ወደ ዘጠኝ የሚሆኑ site ኦች አሉን።
የት የት አካባቢ site?
ወደ ቦሌ እህ እ፣ ሳር ቤት፣ እህ።
ሲኤምሲ፣ በሻሌ፣ ሰሚት፣ ዞብል አሀ ደግሞ ሲኤምሲ በሻሌ ሰሚት እነዚህ ሶስቱን እፈልጋለሁ ስልክና ላስቸግር አ፣ ቆይ እርሶ የት አካባቢ ነው ያሉት?
እኔ አያ-
የት አሉን?
አያት አያት እና እዛ አያት ጋር እኮ አንድ site አለን ስድስተኛ ላይ ደረሰ። እሱን ማየት ከፈለጉ እዛ ሰው ልላክሎት እ፣ እሺ ስልኬን ስጭና እ እ፣ በቃ ይደውልልኝ ወይም ስልክ ስጭኝና እኔ ልደውል አይ እነሱ ይደውሉሎታል እዛው ስለሆኑ እዛ መተን ሳይቱንም እያዩ ሙሉ መረጃ መስጠት ይችላሉ።
እሺ ስለዚህ ይደውሉልኝ ልጠብቅ አ ማን ልበል ስሙት?
እ፣ ዶክተር ሀይሉ እባላለሁ እሺ አቶ ዶክተር
እሺ
እዛው ሰፈር ነው ሳ እዛው ነው ይደውሉሎታል።
አያት አያት ነኝ እኔ አዎ እሺ እሺ እሺ አመሰግናለሁ እሺ ቻው።